ጤና ይስጥልኝ አሪፍ ሎዛ ነኝ ምን ልርዳ
አሁን ሶስት መቶ ብር ወደ ሁሉ ስፖርት ልኬ እሺ
አልገባልኝም አልመዘገበልኝም እሺ ከቴሌ ብሮት ነው ደንበኛችን አዎ ከቴሌ ብር እሺ ሙሉ ስሞትም አልበል ደንበኛችን
ሳየው ደሳለኝ ግዛው ሳየው ደሳለኝ ደስ አለኝ እሺ ደንበኛችን አሁን በደወሉበት ስልክ ቁጥር ነው ቴሌ ብር የሚጠቀሙት አ
እሺ ደንበኛችን እኔ አሁን በምነግረው ስልክ ቁጥር ቴሌግራም account ኣችን ላይ ከቴሌ ብር የደረሱትን መልእክት screenshot አድርገው ይልኩልናል
እሺ እሺ ደንበኛችን ስልክ ቁጥሩን የያዙ
እሺ
ዜሮ ዘጠኝ
እሺ ዘጠና ሁለት
እሺ አስራ ሶስት
እሺ ዜሮ አንድ
እሺ ሀምሳ አምስት
ቴሌግራም ላይ shoot አድርጌ ላክልሽ አዎ screenshot አድርገው ከቴሌ ብር የደረሱትን ይላኩልን እሺ ደንበኛችን ሌላ መረዳት ነገር አለ የለም እሺ ስለ ደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን